ጤና ይስጥልኝ። ከአርፌ ነው የምደውልልዎት። ረዲት እባላለሁ። አሁን ደውለውልን ነበር፣ ተቋረጠ። ምን አሉኝ? እሺ፣ በስተት ነው። እሺ፣ ደንበኛችን መልካም ምሽት ይሁንልዎት።